hello እንዴት ዋላችሁ? አለን የ reception ወይም ፋይናንስ በዚህ ስልክ ማግኘት እችላለሁ? እስቲ reception እ እ ዜሮ ዘጠኝ ሰማንያ ስምንት እ እ ሰማንያ ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ስድስት ሰማንያ OK ዜሮ ዘጠኝ ሰማንያ ስምንት ሶስት ሶስት ስምንት ዘጠኝ ስምንት ዘጠኝ እሺ ይሄ ነው እሺ thank you